ያው እለፍና ጠይቃ
hello
ምን ልርዳዎት
withdraw አድርጌ ወደ account ኤ ብር አልገባልኝም ነበር።
እሺ transaction ኡን screenshot አድርገው ይላኩልን ቴሌግራም።
transaction ኡን አዎ ያ- ያስተላለፉበትን የሁሉ ስፖርት transaction screenshot አድርገው ቴሌግራም ላይ ይላኩልን።
no ከሁሉ ስፖርት ነበር ወደ account ኤ ወደ ቴሌብር account ኤ withdraw ያደረግኩት።
እኮ ገባኝ እኮ ሁሉ አዎ።
ስፖርት ላይ ገብተው ያስተላለፉበትን screenshot አድርገው ይላኩልን እያልኩት ነው።
እሺ thank